ዘይወዲት ምዕራፍ ተስዓቱ ወይወዲትሰ ወድቀት በገጻ ውስተ ምድር የወዲት ግን በግንባሯ ፍግም ብላ ከምድር ወደቀች። ወወደየት ሐመደ ውስተ ርእሳ በራሷ ላይ አመድ ነሰነሰች። ወአርአየት ሰቀ ዘትለብስ የለበሰችውን ማቅ ለእግዚአብሔር አሳየች። ወአብአት ቁርባነ ውስተ ቤተ እግዚአብሔር በኢየሩሳሌም ለዝኑሁ ቁርባንን ፈጽማ በኢየሩሳሌም ወደ ቤተ እግዚአብሔር አገባች። አግቡልኝ ብላ ስለሰጠች ነው። ዕጣነ ዘይእቲ አሚር የዚያች ቀን ዕጣን አቀረበች። ወጸርሃት ባቢይ ቃል ውስተ ውእተ አሚረ ያን ጊዜ ቃሏን አሰምታ ጮኸች። ወትዬ ወዲት እግዚኦ አምላካዊየ ስልአኒ ዘመጠውኮ ኩናተ ለስምዖን ውስተ ሌሁ ዮዲት እንዲህ አለች፣ ለስምዖን ለሌዊ ኃይል ስልጣን በእጁ የሰጠኸው የአባቴ ፈጣሪ አቤቱ ስማኝ። ለተበቅሎ ጸር እለሰበሩ ማህፀነ ወአርኮሱ ድንግለ የዲናን ማህፀን ያረከሱ ድንግሊቱን ያጎሰቆሉ ሴኬምና ኤሞርን ለመበቀል ለስምዖን ሰይፍ የሰጠኸው አቤቱ ልመናዬን ስማኝ። ወሰለቡ የሰውን ብልት የሰለቡ አንድም የሰውን ልብስ የሰለቡ ወገመሩ ማህፀነ በትዕይንት አኮ ከመዝ የዲናን ማህፀን ያጎሰቆሉ በከተማ ብቻ አይደለም፣ ወበኩለየ በሁሉም ነው እንጂ እንዲህ እንዲህ የሚያደርጉ ሰባ ሰቂማን ለመበቀል ለስምዖን ለሌዊ ስልጣን የሰጠህ አቤቱ አንድም ለሰዓሩ ማህፀነ ማህፀንን ያረከሱ ወአርኮሱ ድንግልናን ያረከሱ ወሰለቡ ብልትን የሰለቡ አንድም ልብስን የገፈፉ ወገመኑ በትዕይንት በከተማ ያረከሱ በትዕይርት ቢል በመገዳደር ያረከሱ ወበኩለሄ አኮ ከመዝ እንዲህም ማድረጋቸው በሀገሩ ሁሉ ነው እንጂ በከተማ ብቻ አይደለም፣ ትች ነው። እንዲህ እንዲህ የሚያደርጉ ሰባ ከነአንን ለመበቀል ለኢያሱ ኃይልን ስልጣን የሰጠህ አቤቱ ስማኝ። ወእሙንቱሰ ገብሩ እነሱ ግን ፈቃዳቸውን አደረጉ። እስመ ወሀብኮሙ ኃይለ ለመላእክቲሆሙ ውስተ ቀትል በሰልፍ ጊዜ ለአለቆቻቸው ለናቡከደነጾር ኃይል ሰጥተሃቸዋልና። ወምስካብ ተነጽፈ በደመ እለተ ቀትሉ አግብርቲከ መኝታቸውም የሞቱ ሰዎች ደም ተነጥፎበታልና። ጽኑዓን ወሀያላን እመናብርቲሆሙ ሀያላን ጽኑዓን የሆኑ ሰዎች ከዙፋናቸው ወድቀዋልና። ወተፄወዋ አንስትያሆሙ ወአዋልድሆሙ ልጆቻቸው ሚስቶቻቸው ተማርከዋልና። ወተካፈሉ ምህርካሆሙ ለውሉድ ለፍቁራን በሀቤከ በአንተ ዘንድ የተወደዱ የልጆችህን ምርኮ ተካፍለዋልና። እለ ቀንዑ ቅንዓተከ ለአምላክነትህ የቀኑ ወአስቆረሩ ርኩሰ ደሞሙ የረከሰ ደማቸውን ተጸይፈዋልና። ወጸውዑከ ከመ ትርድዖሙ ተረዳቸው ዘንድ ጠርተውሃል ለምነውሃልና። እግዚኦ አምላከ ዚአየ ስምዓኒ ሊተ ለመበለት እንዲህ እንዲህ የምታደርግ አቤቱ የእኔ የድሃይቱን ልመናዬን ስማኝ። እስመ አንተ ገበርከ ዘቅድመ ዝንቱ ከባቢሎን አስቀድሞ የግብፃውያንን ጥፋት አንተ አድርገሃልና። ወዘእልክቱ የነሰናክሬምንም ጥፋት ወዘእምድህሬሁ ከሰናክሬም በኋላ የባቢሎንን ወዘይእዜኒ የሆሎፎርኒስን ወዘይመጽእኒ የፅርአውያንን ጥፋት አእመርከ አውቀሃልና። አንድም ከባቢሎን አስቀድሞ የሚሆን የሰናክሬምን ጥፋት ወዘእልክቱ የግብፃውያንን ወዘእምድህሬሁ የሰናክሬምን ወዘይእዜ የሆሎፎርኒስን ወዘይመጽእኒ የጽርዓውያንን ጥፋት አውቀህ አድርገሃልና ወኮነ በዘአእመርከ አንተ እንዳወክ ሆነ ወርቱዕ ምክርከ ምክርህም የቀና ነው። ወይቤሉከ ናሁ መጻእከ እነሆ መጣህ አሉህ። እስመ ድልው ኵሉ ፍናዊከ ሥራ ሁሉ የተዘጋጀ ነውና ወኩነኔከኒ በዘአእመርከ ኮነንከ ፍርድህንም አንተ ባወቅክ ገንዘብ ፈረድህ። እስመናሁ ፋርስ በዝሁ ምስለ ኃይሎሙ የፋርስ ሰዎች ከሰራዊታቸው ጋር በዝተዋልና። ወተለዓሉ ዲበ አፍራሲሆሙ በፈረሶቻቸው ላይ ተቀምጠዋልና። ወመስተጽዕናም ታየሉ በመዝራዊቶሙ በፈረስ የተቀመጡ ሰዎች በስልጣናቸው ተበረታተዋልና። አጋርያን ታመሙ በድርቆሙ አርበኞችም በጥሩራቸው ታምነዋልና። አንድም በጽንዖሙ ይላል በኃይላቸው ታምነዋልና። በኩናቶሙ ወበቀስቶሙ ወበመወጸፎሙ በጦራቸው በቀስታቸው በድል ነጎዳቸው ታምነዋልና። እያእመሩከ ከመ አንተ እግዚአብሔር ዘትቀጠቅጥ ሰብአኢተ አርበኛውን ሁሉ የምታጠፋ ፈጣሪ አንተ እንደሆንክ አላወቁህም። ወእግዚእ ስምከ ስምህም ገዥ እንደሆንህ አላወቁም። ወአንተ ነጻሂኮሙ ምስለ ኃይሎሙ በኃይልከ አንተ በካህሊነትህ ከሰራዊቶቻቸው ጋር አጠፋሃቸው። ወአስጠሞሙ በመዓትከ ለጽንዖሙ አርበኞቻቸውን በባሕረ መከራ አስጥማቸው። ወአስጥሞሙ በመዓትከ ለጽንዖሙ አርበኞቻቸውን በባሕረ መከራ አስጥማቸው። እስመ መከሩ ያርኩሱ መቅደሰከ ቤተ መቅደስህን ያጎሰቁሉ ዘንድ መክረዋልና። ወያገምኑ ደብተራ ምዕራፈ ስብሐቲከ ወያገምኑ ደብተራ ምዕራፈ ስብሐተ ስምከ የስምህ ምስጋና ማደሪያ ደብተራ ወሪትን ያሳድፉ ዘንድ መክረዋልና። ወነሰቱ በሐጺን አቅርንተ ምስዋዕከ አቅርንተ ምስዋዕውንም በድጅኖ አፍርሰዋልና። ወርኢ ትዕቢቶሙ ወፈኑ መዓጠከ ውስተ ርእሶሙ ትዕቢታቸውን አይተህ መዓቱን በራሳቸው ላይ አምጣ። ወሀብ ኃይለ በእዴየ ሊተ ለመበለት ደካማ በምሆን በእኔ እጅ ኃይልን ግለጽ። በዝሃለይኩ እቅትል ገብረ ሰራዊቱን አጠፋ ዘንድ ወመልአከ ናቡከደነጾርን ወቁልኤሁ ሆሎፎርኒስን በአስፍጦ ከናፍር በማታለል አጠፋው ዘንድ ባሰብሁት ገንዘብ ወደምስስ ቆሞ በእደ ብእሲት ሰራዊታቸውን በእኔ እጅ አጥፋ። እስመ የሆነ ለብዙሃን ጽንዕከ ኃይልህ መደረጉ ለጽኑዓን ቢሆን ደግ አይደለምና። ዋኮ ለጽኑዓን ኃይልከ ኃይልህም ለብርቱዎች ቢሆን ደግ አይደለምና ለደካሞች ቢሆን ነው እንጂ። አንድም ኃይልህ መደረጉ ለጥቂቶች ነው እንጂ ለብዙዎች አይደለም፣ ለደካሞች ነው እንጂ ለብርቱዎች አይደለምና። አትሕቶሙ እግዚኦ አቤቱ አዋርዳቸው። እስመ ረዳኢሆሙ አንተ ለውሁዳን ወረዳኢሆሙ ለድኩማን የጥቂቶችም የደካሞችም ረዳታቸው አንተ ነህና። ወመድኅኖሙ አንተ ለህጉላን የጠፉትንም የምታድናቸው አንተ ነህና። ወማህየዊሆሙ አንተ ለቅቡፃን ተስፋ ያጡትን የምታድናቸው አንተ ነህና። እዎ እግዚኦ አምላካቡየ አቤቱ የአባቶች ፈጣሪ እውነት ነው። ወአምላከ ርስቶም ለእስራኤል የእስራኤል የማደሪያቸው ፈጣሪ እግዚአ ሰማያት ወምድር ሰማይንም ምድርንም የፈጠርህ ጌታ አንተ ነህ። ፈጣሪ የማይ ውሃውን የፈጠርህ አንተ ነህ። ውሃውን ይዘውባቸው ነበርና ፈጣሪ የማይ አለች። አንድም ፈጣሪ የሰማይ ይላል። ንጉሥ አንተ ለኩሉ ተግባርከ ለፈጠርከው ሁሉ ፍጥረት ንጉሥ አንተ ነህ። አንተ ስማ ጸሎትየ ንጉሥ የምትሆን አንተ ልመናዬን ስማኝ። ወረስዩ ለቃልየ ከመ ያስሕቶሙ ወያቁስሎሙ ወይቅትሎሙ ለጸረ ሕግከ ልመናዬን የሕግህ ደመኞችን ያጠፋ ዘንድ እንዲያጠፋ አድርገው። ወቤተ መቅደስከ ወጸረ ቤተ መቅደስከ ሲል ነው የቤተ መቅደስን ጥላቶች። ወርእሳ ለጽዮን ወጸረ ርእሳ ሲል ነው የጽዮንን ጠላቶች። ወቤተ ንብረቶሙ ለደቂቅከ ወጸረ ቤተ ንብረቶሙ ሲል ነው ልጆችህ የሚኖሩበት የቤታቸውን ደመኞች ያጠፋ ዘንድ። እለመከሩ እጹባተ ጭንቅ ነገርን የመከሩ ጠላቶችህን ያጠፋ ዘንድ። ወግበር ለኩሉ ሕዝብከ ከመ ያእምሩ ወይጠይቁ ከመ አንተ ውእቱ እግዚአብሔር እግዚአ ኩሉ የሁሉ ጌታ ፈጣሪ አንተ እንደሆንክ ያውቁ ይረዱ ዘንድ ለወገኖችህ አድርግላቸው። ወአልቦ ባዕድ ዘያጸንዖሙ ለዘመደ እስራኤል ዘእንበሌከ ካንተ በቀር የእስራኤልን ወገኖች የሚያጸናቸው የለም።